Martin እኮ ነው ሳባ። ማርቲን በማህበር
ኮድ ኬት ነው የሚሰጠው? ቆያል ሄሎ ሄሎ
አቤት
ሄሎ፣ ጤና ይስጥልኝ።
ተናስተለኝ።
ከችፕችፕ ነበር ምደውልሎት።
እሺ እ ዛሬ የሚመጣ ኦርደር ነበሩት አይደለ? ቢትሩት።
አ እሺ፣ ትንሽ stock ላይ እጥረት ስላጋጠመን ለነገ ልንልክልት ነበረ።
ነገ እንኳን አይመቸኝም። እኔ
ነገ አይመቾትም?
አ ጀሞ ሁለት ነበር ያልነው። ጀሞ ሁለትም እ፣ አይመጣም። በፊት ይመጣ ነበረ።
አዎ፣ አሁን ላይ መምጣት አቁመናል።
አሁን እ፣ አቁሟቸዋል መሰለኝ። እ፣ ሌላ ቦታ ደግሞ እንትን ስትመጡ እ፣ የሆነ time አስቀድማቸው። ምክንያቱም አሁን እኛ ስራ ቦታ ምናምን ሆነ አዎ ትናንት እዛ ቦታ ላይ ለመገኘት እ፣ አንድ ሰዓት ምናምን አስቀድማችሁ ብትነግሩ ጥሩ ነበረ።
እሺ። ስለዚህ አሁን ይሄ እንዴት ይሻላል? refund እናድርግሎት ወይስ
አዎ refund ይደረግ።
በቃ እሺ፣ refund እናደርግሎታለን። ይቅርታ በጣም እሺ። መልካም ቀን